ጣና ስኔት ስትር ማከል ጤና ይስጥልኝ።
አብሮ ስትለን እ፣ ስልካችሁን እ፣ ከቲክቶክ ላይ ነበር ያገኘሁት እና እሺ information ትሰጠኛለህ? የዱባይ ትኬት ደርሶ መልስ።
ይቻላል።
እሺ፣ ለአንድ ሰው መቼ ሄዶ መቼ ለመመለስ ነው?
እ? አይ እስቲ ንገረኝና ትኬቱ ስንት እንደሆነ ምናምን፣ ከዛ በኋላ ነው book የማደርገው።
OK ዋጋው የዱባይ አሁን ያለው ሰላሳ ሰባት ሺ ስድስት መቶ አርባ ስምንት ብር ነው። ደርሶ መልስ ደርሶ መልስ ሰላሳ ሰባት ሺህ ስድስት መቶ አርባ ስምንት ብር።
ስድስት መቶ አርባ ስምንት ብር። እሺ አዎ። እሺ እሺ፣ ሌላ መረጃች ነገር አለ?
ሌላ እሺ፣ እደውላለሁ መልሼ።
እሺ ይችላል።
እሺ እናመሰግናለን። መልካም ጊዜ።
እሺ